ኪሎ ይሰማል። ፕሮግራሙ አስራ አንድ ሰዓት ጀምሮ አስራ ሁለት ሰዓት ነው የሚያልቀው። እስከ አስራ ሁለት ሰዓት እስከ አስራ ሁለት ሰዓት እሱን ለማረጋገጥ ነው።
ተመዝግበዋል ቦታ ማስያዝ ይችላሉ።
እ?
ተመዝግበዋል።
አይ በጊዜ መጥቼ ቦታ ለመያዝ ነው።
እሱ ስሙትን ይንገሩኝ። ቦታ reserve ያድርጉና ትኬቱን እዛው መጥተው ይቆርጣሉ። በጊዜ መጥተው አዎ ትኬቱ አለኝ።
አሀ አለዎት? እሺ አዎ እና ትኬቱን እዛ መቁረጥ ይቻላል? አ?
ትኬት አለኝ ያሉ እኮ
እ?
ትኬት አለኝ ብለውኛል። አሁን
አ
እ፣ ሄደው ቆርጠው ነው ወይስ የነጻ ትኬት ተሰጥቶት ነው? እ እ
አይ እ- እዛ ስሚ እዛ ለመቁረጥ ነበር ሳራ።
እኮ አሁን ስሙትን ልመዝግቦትና እዛ ቀደም ብለው ሄደው ትኬቱን ይቆርጣሉ ማለት ነው።
እሺ ቢታንያ
እሺ ቢታንያ ማን
አ
ቢታንያ ማን ያባቶች ነው አሳቤ
ማን አሉኝ?
አሳቤ
ሀሳቤ ነኮሽሽ አ ማለቀው እሺ ስልክ ቁጥር ይንገሩ ዜሮ ዘጠኝ
ስልክ የለኝም።
እሺ ስንት ዓመት ነው ቢታንያ?
አስራ አራት
እሺ ስለዚህ ለተማሪዎች እ፣ ሁለት መቶ ብር ሁለት መቶ መግቢያ ብር ነው።
መደበኛ መደበኛ ሶስት ሁለት መቶ መቶ ብር ነው። መታወቂያ አለሽ? መታወቂያ ሳይተሽ ሁለት መቶ ብር ነው።
መታወቂያ የለም።
እ፣ መታወቂያ ከሌለሽ ሶስት መቶ ብር በመደበኛ ነው የምትገቢው።
እ?
መታወቂያ ከሌለሽ በመደበኛ አትገቢም። ሶስት መቶ ብር ነው።
ምን አልሽኝ?
መታወቂያ ከሌለሽ በመደበኛ ሂሳብ ሶስት መቶ ብር ማለት ነው።
እሺ በቃ እሺ ቻ
እሺ ትመጫለሽ? ልመግብሽ ወይ?
አ እሺ በቃ እመጣለሁ ሳ እንዴት ገባሽ? ከባዶ ማን እንደምትሉሽ
እ?
እሺ ቢታንያ አመሰግናለሁ።